አቤት እንዴት ሆናችሁ? ጌት
hel- hello ወይ እንዴት አይ፣ ሆነ?
አይ።
እንዴት ሆነ? ወጣ
አዎ ወጥቷል አለች።
ወጥቷል? አ- አልሄድክም አንተ?
አይ ገብቼ ነበረ እዛ እኔ የደረስኩበት ሰዓት እ፣ ውስጥ ነው ያለው።
አ ትንሽ ጠበቅኩና ሲረፋፍድ ጊዜ ወጣሁ፣ ወደዚህ መጣሁ
ቀሽ አይ፣ እና አሁን ቆይቼ ስደውልላት ወጥቷል አለች።
ነቅሷል አለች።
አዎ
ቀሽ
ሄሎ ወይ እሺ ቻው አልኩ። ስልኩ ስለሚቆራረጥ ነው።
እሺ